Hello hello ይሰማዎታል? ይሰማኛል።
አዎ ይሰማኛል። Sister modify ብቻ ደንበኛችን።
አድርጊልኝ እስኪ ለመላክ
ምን አሉኝ?
እ በ- ድምጾት ይቆራረጣል።
እኮ የቅድም ልጅ ነኝ sister እንትን ደግሞ processing የሚለው በሳንቲም አራት መቶ ሰማንያ ድምጾት ቅድም ይቆራረጣል ደንበኛችን።
ትንሽ ኔትወርክ ነው መሰለኝ sister አሁን ይሰማል። አዎ እ እንትን እ ቅድም አንድ አራት መቶ ሰማንያ ወደ አሪፍ ቤት አውጣውል ብዬ ቅድም በቴሌ ብር ላክ screenshot እሱ የኛው ልጅ ነኝ አዎ፣ እሺ፣ እሺ።
እ በቴሌግራም modify ብቻ አድርጊኝ sister እንዲላኩ screenshot ኡን አሁንም እያስቸገሩት ነው።
አዎ አሁንም ዩ ካንት ሰንድ ይለኛል። mutual contact only ነው።
ቴሌግራም የሚጠቀሙት በዚህ ስልክ ቁጥር ነው ደንበኛችን።
በሌላ ነው center።
ቴሌግራም የሚጠቀሙበትን ስልክ ቁጥር ይስጡኝና ልላክ።
እሺ እሺ፣ እሺ። ሰባ ሰባት ሰባ ሰባት ሀያ ስምንት ሀያ ስምንት ሀያ ዘጠኝ ሀያ ዘጠኝ ዜሮ ስምንት center።
ዜሮ ስምንት እሺ ደንበኛችን text እንልክልዎታለን በዛ መሰረት ይልኩልናል screenshot ኡን እሺ center አይ እሺ ደንበኛችን እይ